ቤት ቤት ቤት ነው ልርዳው።
ሰላም ሆምዬ።
ሰላም እግዚአብሔር ይመስገን።
አለው ከወንጂ agent ሆኜ ነኝ የምደውልልሽ።
እሺ
የቆረጥኩኝ ማለት ነው። print ስለው አራት መቶ ሶስት forbidden ነው የሚለው። ለምንድን ነው ምን ምንድን ነው የሚለኝ?
ቆርጬ አለ አይደለ print ብዬ ወረቀቱን ለማውጣት ሳዘው፣ ትኬት ነው።
አዎ ትኬት እሺ ከዛ አራት መቶ ሶስት ይልና ከዛ forbidden ምናምን ይላል።
አይወጣም ትኬቱ።
አዎ ትኬት አይወጣም። ከእንደገና ውስጥ ሱፐር ካምፖን ውስጥ ገብቼ ነው ገና ከእንደገና የማወጣው ማለት ነው።
refresh አድርገህ ሞክረኸዋል? restart አድርገህ ኮምፒውተር አዎ እንደ server ኡ ልክ ያለ አልነበረም እየሰራ አልነበረም እና እየሰራ አልነበረም። በ VPN አዎ በ VPN እየተጠቀምኩ ነበር።
ስለዚህ ልክ restart አድርገውና አንድ ትኬት ሞክርበት። ተመልሶ እንደዛ የሚሆንብህ ከሆነ ደግሞ
እሺ ሪሰርች አድርገው ኮምፒውተር እሺ እሺ ዞር አድርገው ጫኑ። ምንድን ነው ደግሞ ይሄን ግማራ እንጋት ነው የምትገባው? ይሄ እኮ ትክክል ስናቅሙ ትመረቅናለህ።